ጤና ይስጥልን ከ BGI ኢትዮጵያ ነው የምንደውለው።
እሺ መልሼ የደወልኩ ነበር እኮ ተቋረጠ።
አዎ መስመሩ ስለተቋረጠ ነው ይቅርታ።
እሺ እ አረፋ እየሆነ ነው አይደለ? የ draft ማሽኑ ያስቸገሩት?
አዎ አዎ እሺ አሁን በደወልኩት እየደወልኩ።
በስልክ ለያዘው ቤቱን አዎ አዎ አዎ እሺ ደንበኛችን ጥያቄዎትን መዝግቤ አስተላልፍ ያለሁ እንደው እዚህ ግቢ ውስጥ ግብዣ አለና ውድድር አለን የትረሻ ውድድርና እንደው emergency መሆን ይችላል እናቴ።
አዎ አስቸኳይ ነው ብያለሁ።
እሺ በእናትህ እሺ አመሰግናለሁ። እሺ እሺ ስለደወሉ ሰላም።
እናመሰግናለን። ስለ አገልግሎት ያሉትን ሀሳቦች ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ እሺ እሺ